ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። ሰላም
በቺፕቺፕ አዝዤ ነበረ።
ሄሎ እቃ ሄሎ
ሄሎ፣ አቤት።
አዝዤ ነበረ እቃ እና እስካሁን አልመጣልኝም።
መች ነበር ያዘዙት?
በሀያ ዘጠኝ እስኪ ስልክ ቁጥር ይንገሩኝ አንዴ check ላድርግልዎት።
እሺ ዜሮ ዘጠኝ አስራ አንድ
እሺ፣ አስራ አንድ ሰማንያ ስምንት ሰማንያ ስምንት ሀያ ሁለት ሀያ ዘጠኝ እሺ፣ ሁለት ሀያ ዘጠኝ አዎ
ምንድን ነበረ product ኡ ያዘዙት? ሽንኩርት።
እ፣ ሽንኩርት አዎ።
okay። አምስት ኪሎ ሽንኩርት ነው። ነገ ላስገባሉት፣ ነገ መቀበል ይችላሉ?
ነገ ስንት ሰዓት?
ነገ ሙሉ ቀን ነው። በስንት ሰዓት እንደሚያወጣ አይታወቅም። የት ነበር location ኑ?
የፋኑኤል
ሰሚት።
እም፣ አለም ባንክ
okay። ለነገ ነው የሚሆነው። ለነገ ባስገባሉት መቀበል አይችሉም?
እሺ ይችላሉ፣ ችግር የለም።
በቃ እሺ፣ ነገ አስገባሉታለሁ።
እሺ እሺ፣ እናመሰግናለን። መልካም ቀን።
መልካም